ሄሎ ጤና ይስጥልኝ ሰላ አንፑላንስ ባኮ ምልልሰው
ጥምስ ሄሎ ኢንተርቪው ነው
ጥምስ
እ? እ? ሄሎ
ሄሎ
አይሰማም ምን ፈልገው ነው አምቡላንስ ፈልገው ነው
አረ እ
አልጋ ለመያዝ
ይሄ ተ- የአምቡላንስ አገልግሎት ነው አልጋ ቤት አይደለም እኮ
እ
ታማሚ ይዘን እየመጣን ነው።
እኮ ሆስፒታል አይደለም ይሄ የአምቡላንስ ድርጅት ነው የአምቡላንስ
እሺ። የእንትን ሄሎ ሄሎ አ- እየሰማሁሽ ነው
እ፣ ሐኪም ቤት የቱ ጋር ነው
የት ሀኪም ቤት
እ?
የት ሀኪም ቤት ብዙ ሀኪም ቤት ነው ያለው
አዲስ አበባ
አዲስ አበባ የሚባል ሀኪም ቤት የለም